የማልበትም
ሄሎ
ጤና ይስጥልኝ ማንባቡ።
እንዴት ነሽ? ማሻ ሰላም ነው?
እግዚአብሔር ይመስገን።
አለሁ ደህና ነኝ። ማልባባ ነው
እ ምን አለኝ?
የማልባባ መኪና መሽጫ ነው።
እ
ኦኬ ሄሎ
ምን ልጫወት አባት?
እንትን አለሽ እንደ ሀይሩፍ ወይ ደግሞ ዶልፊን
አዎ ሀይሩፍም ዶልፊንም አለን።
ሀይሩፍ ሁለት ሺህ ስንት?
አስራ ስድስት
ኦ እሱ በጣም በዛ። ዋጋው አይ- አይ- አይቀመስማ። የሚቀንስ የሚቀንስ ካለሽ እስከ ስንት ካሹ ከፍለው ነው?
እስከ ሁለት ሚሊዮን
ትዌልት የሆኑታል ሁለት ሺህ አንድ
አይ ብን ዶልፊን ነው ትሄድች።
ባ- ባ- ባንክ ያለበትም ቢሆንም እኮ ብዬሽ በካሽ ሁለት ድረሱ ነው።
ለሚሊዮን ሌላ- ካሽ ከፍለው ሌላው ይችላሉ ወደ- እኮ ይምጡ። አ- መስቀል እ፣ ኦልሬዲ- ፓስተር ብራንቻችን ላይ
Okay አይ ፓስተር ማለት ፓስተር ላይ ነው መስቀል Flower ፓስተር ፓስተር አደባባይ ፊት ለፊት
አዎ፣ የስራ አውቀዋለሁ።
መኪኖች እዛ ነው ያሉ። ይምጡና እና እናያይዝበታለን። ቀሪውን ሀይሩፍ አለ
ሀይሩፍ የለንም። ዶልፊን
ዶልፊን ሁለት ሺህ ስንት
ዶልፊን ሁለት ሺ ስድስት እና ሰ- ሰባት አለን።
Okay ሁለት ሺህ ስድስት ስንት ይባላል
ሶስት ነጥብ እ፣ ሶስት
ሶስት ነጥብ ሶስት አዎ ም፣ በቃ እሺ፣ እሺ።
እሺ።